ጤና ይስጥልኝ አልባባ።
ሰላም ጤና አላ ይስጥልኝ። እግዚአብሔር ይመስገን።
መስቀል ፍላወር branch ኣችሁ የት ጋር ነበረ ቦታው?
ና- ናዝራ ሆቴልን ያውቁታል?
ናዝራ ሆቴል? አዎ።
ትንሽ ከፍ ሲሉ ማለት ነው እዚህ U-turn አለ መንገድ አዎ።
በስተቀኝ በኩል ገባ ይላሉ።
በ- በስተቀኝ በኩል ናዝራ ሆቴልን ትንሽ ከፍ ሲሉ U-turn አለ የመንገድ ማካፈያ ነው።
ወዴት? ወደ ላይ ነው ሰፍነ ወደ ጋዜቦ ወይ?
አዎ ወደ ላይ ወደ ላይ ከናዝራ ትንሽ ወደ ላይ ሲሄዱ U-turn አለ።
አዎ።
በስተቀኝ በኩል ሲገቡ አፍሮሊንክስ ሞተርስ የሚል አለ። በእሱ ሬክላም ትክክል ሲገቡ ያገኙናል።
እሺ፣ እሺ።
እሺ